Hello.
ሴላን ወር እንዴት ነህ? ሀና ነኝ።
አንድ ነች።
ነው። እሺ ሰጡህ? ዴሉክስ አልሰጡኝም።
ትቅርብልኝ። ሞተረኛ ኦርደር ነው እንዴ?
አረ ሳይቀኛ ነው። Thank you.
ሄሎ ሄሎ ሌላው ጤና ይስጥልኝ። ዴሉክስ ነው።
አ
እሺ ቢው ነበር እ በኦርደር ነበር ከቢው ነበር በኦርደር ነበር መቶ ሶስት ሀምሳ አንድ ሀምሳ የተቀበላችሁት ኦርደር ምን ያህል ይቆያል?
ያው ደርሷል እኮ
ምን ያህል ከዚህ በኋላ ምን ያህል ምን ምን አይ ያህል በቃ ያው እያሸገች ነው ማውጣት ነው የቀረው በቃ እሺ ቶሎ በል እሺ እሺ፣ ሰዓት ስለሆነ እሺ።
ቶሎ በል።
እሺ ደርሷል በቃ ያው እሺ
ቶሎ በይ መሲ